Hello ጤና ይስጥልኝ ቻፓ
አብሮ ይስጥልን ሰላም ሰላም ጤና ይስጥልኝ እ June ሀያ አንድ አካባቢ የሆነ ክፍያ በቴሌብር ወደ እናንተ ከፍዬ ነበር እና ለ national ID
እሺ
ከዛ አልገባም እያሉ ናቸው እና ከቴሌብር ወደዛ አልፏል ይላል ግን ደረሰኝም በእጄ እያለ እንትኖቹ የኢትዮ ፖስታ ምናምን አልገባልን እያሉ እሺ ሰማንያ አምስት ሰላሳ ስድስት ላይ ነው የሚደውሉት እህ እ ሰማንያ አምስት ሰላሳ ስድስት እነሱ ጋር ደውዬ እኮ አልገባም አሉ
ክፍያ እሺ ክፍያ የፈጸሙበትን transaction message እ ቴሌግራም ላይ ላኩልን ስልክ ቁጥር ልስጦትና check አድርግሎታለሁ። በእኛው በኩል successful ከሆነ እነሱን ነው የሚያናገሩት። እሺ okay እስቲ ስልክ ቁጥር እስቲ ቴሌግራም የእኛን አዎ የቻፓን ስልክ ልስጦትና ቴሌግራም ላይ ከቴሌብር የተላከልዎትን transaction message ይልኩልናል።
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት